Dzire አለ እንደ የሚሸጥማ
ምን አለ
Dzire Dzire የሚሸጥ አለ አለና
ስንት ነው የሚባለው? ሞዴሉ ምናምን እንዴት ነው information?
ሁለት ሺ ሁለት አለ በለጠፈም ባልለጠፈም በለጠፈ ሀያ ዘጠኝ የሚባል አለ ሁለት ሺህ ስንት
ሀያ ሁለት እሺ፣ በ- በለጠፈ ስንት ነው?
ሀያ ዘጠኝ ሀያ ዘጠኝ